hello ጤና ይስጥልኝ ቤት
እስካሁንም እኮ አልደረሰም ውድድሩ። hello hello
እስካሁንም አልደረሰም እኮ ውድድሩ።
ቤት ቤት ቁጥርን ንገረኝ።
ስንት ነው ነገርኳችሁ? ግን ዜሮ ሶስት ዜሮ ሁለት
ዜሮ ሶስት ዜሮ ሁለት
አርባ አምስት ሀምሳ አምስት ሰላሳ ሁለት
እ ዜሮ ዘጠኝ
ዜሮ ዘጠኝ የለውም ዜሮ ሶስት ብሎ ነው የሚጀምረው።
እሺ ዜሮ ሶስት ዜሮ ሁለት
ሀምሳ አርባ አምስት ሀምሳ አምስት
አርባ አምስት ሀምሳ አምስት ሰላሳ ሁለት ሰላሳ ሁለት እሺ ስንት ብር ነው?
ሁለት ሺህ አምስት መቶ ብር ሴንቀው ትላንት እኮ ነው ጠቃጥ አልገባም። እና ምንድን ነው ግን ምንድን ነው ነገሩ?
ሳንቲሞች ጋር ደውለህላቸው ነበረ?
እ ሳንቲሞች ጋር አልደወልኩም። ሰጠች ሰጠኝ ስልክ ማይሰራ ስልክ ነው የሚሰ- የሚሰጡኝ። እነሱ ጋር አልደወልኩም።
ዘጠና ሶስት ስልሳ ላይ ደውለህላቸው ነበር?
ዘጠና ሶስት ስልሳ ላይ ዘጠና አልደወልኩም።
ሶስት ስልሳ ላይ ደውልላቸው።
አየሽው አ እንትን
ቆይ መ- እ፣ መቼ ነው ያደረግከው?
ቅዳሜ ማታ ምን አስበው ነው እንደዚህ የሚያደርጉት? hello hello
ወይ ወይ አቤት።
እ፣ ሁለት ሺህ አምስት መቶ ነው ያልከኛል።
አዎ አዎ
እስቲ ደውልላቸው አሁን በሰጠው ስልክ ላይ እሺ ዘጠና ሶስት ስልሳ አ- አዎ ዘጠና ሶስት ስልሳ ላይ
እሺ እሺ